ከዚህ ነበር ነበር መሮት
እሺ hello እሺ እሺ
ለማ ለማ እሺ አትሻላችሁ ለጊዜ ነው አይደል ያሉ አዎ አዎ
እሺ መቼ ነበር ትላንት ት- ትናንትና አዎ
እሺ ደንበኛችን screenshot አንስታ በቴሌግራም ቻ- ይላኩልን እኔ ቴሌግራም ቁጥር ነግሮታለሁ
እሺ
እሺ ዜሮ ዘጠኝ ዘጠና ሁለት
ዘጠኝ ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት ሀምሳ አምስት እሺ
እሺ transaction ኑን በ screenshot አንስተው ይላኩልን በዚህ ቁጥር እሺ ሌላ የምረዳውስ ነገር አለ አይ ጊዜ ብቻ ነው ቴንኪው